ሄሎ ተስለኝ ጉዳይ ማዛለው እባክህ ምን ልርዳው?
ጤና ይስጥልኝ አፕ ተመዝግቤ ነበረ
እሺ
ስራ ለመቀጠር ግቼ ነበረ እሺ
ሄሎ ሙሉ በሰማሁት ሙሉ እ? እ? እ?
ስም ሄሎ
ሙሉ ማለት ስም ቢታንያ ሄሎ።
ተሾመ ቢታንያ ተሾመ ቢታንያ እሺ ተሾመ።
እድሜ ሀያ ሶስት እድሜ ሀያ ሶስት ሀያ እሺ በዚህ ሄሎ ነገር ቁጥር ሊያዝ ሄሎ በዚህ ነው የሚመገቡት ወይ ስልክ ሊያዝ አይ በዚህ ነው የሚለው
እሺ የት አካባቢ የሚኖሩ በ- ቦሌ ቡልቡላ
እሺ መስራት የሚችሏቸውን ስራዎች ይንገሩኝ
እም፣ ሽያጭና ላይ ሆች አለው ኢንዶር የሆኑ ስራዎች ላይ የኢንዶች ሄሎ ሄሎ ማለት እዛ ላይ
አይ እኔ ሄሎ እንኳን ብታይ- በ- ሄሎ አይሰማም እሺ ልምድ አሉት በዚህኛው ሽያጭ ላይ
አይ ገና እኔ ገ- ፈርስት ግራድ
እንድመርጥ በሶሎጂ እሺ ከዚህ ጋር መስራት የሚፈልጉ ስራ አለ
ማንኛውን ኢንዶር የሆኑ ስራዎችን በስ አለው ውጪ ማለት ነው እ?
ከሽያጭ ውጪ መስራት የሚፈልጉት ስራ አለ አዎ እኛም ስራ ላይ ችግር የለም ኢንዶር የሆኑ ስራ ካሉ እሰራለሁ።
ማለት ይንገሩኝ እርሱ ዝርዝር ይንገሩኝ መስራት የሚፈልጉ ስራዎች የቢሮ ስራ ላይ ሰራ ደስ ይለኛል እም፣ በምን ላይ
ቢሮ ላይ የሚሰሩ ስራዎች የሆነ አላ ከኮምፒውተር ጋር የተገናኙ ቢሆኑ እሺ በሶሻሎጂ እና በሽያጭ በሚለው ሊያዘሎት እና እ፣ እም።
ስለ ጉዳይ መረጃውን የት ነው ያገኙት?
እኔ መተግበሪያው ከሶስት ከምን አመት ከም- ከ- ከሶስት አመት ነው ከዛ app ኡን አውርጄ ነው እ፣ መረጃዎትን Hello ሄሎ ሄሎ አለ ግን ሄሎ ወደ ሄሎ እሺ፣ ሄሎ ደውል- እ?
ልደውልሎት እሺ እሺ